ጤና ይስጥልኝ ቤተሰቦች እንደምን አመሻችሁ። hello
hello፣ ሰላም ነው?
ሰላም ነው።
ይቅርታ የኔ አንድ ጥያቄ ነው።
OK OK።
ትናንት ደግሞ አንድ ጨዋታ አሸነፍኩ።
እሺ ከዛ ደግሞ ብሩን ሲልኮን አላስገባም፣ balance የለም እስካሁን።
ብር አሸነፉበት አልገባሉትም።
አዎ OK የተጫወቱት በዚህ ስልክ ነው።
አዎ
እሺ አንዴ ይጠብቁኝ ደንበኛችን።
አይ
የተጫወተውን game ነው። ደንበኛችን የተጫወቱት game ምንድን ነው?
የጨዋታው ግን አዎ online online ነበር online።
online virtual game የተጫወቱት።
አዎ
ሄሎ
ሄሎ፣ ሄሎ።
ሄሎ።
እሺ ምንድን ነበር የተጫወትከው?
እ ዋጋ ምንድን ነበር የተጫወትከው game?
game ኡ online ነበር online።
virtual ነው?
አዎ ኦንላይን ነበር።
አሸንፎ ኳስ ነው።
አልገባልህም? ኳስ ነው አዎ፣ ወይስ አልገባም።
virtual game ነው?
አይ ኳስ እ።
ነው ኳስ።
ኳስ ነው።
አዎ ትኬት ቆርጠሃል?
አዎ እሺ በስልክህ ነው የቆረጥከው?
አዎ እሺ የትኬቱን cashier code ወይም ደግሞ ticket ID ውን ንገረኝ።
cashier እ፣ cashier code አይደለም አዎ cashier code አለ አይደለ? ትኬቱ ጋር መጨረሻ ላይ
አዎ የአስራ ሶስት መጀመሪያ እ
የአስራ ሶስት ነው መጨረሻ ላይ እኮ እሺ አዎ በአስራ ሶስት የሚጀምረው ንገረኝ።
አየህ አስራ ሶስት አስራ ሶስት እሺ ሀምሳ ዘጠኝ ሀምሳ ዘጠኝ ሰባ ዘጠኝ ስልሳ ዘጠኝ ሰባ ዘጠኝ መጨረሻ እኔ አስራ ሶስት ሀምሳ ዘጠኝ ሰባ ዘጠኝ ስልሳ ስምንት
የመጀመሪያው መጀመሪያ አንዱ ንገረኝ። አስራ ሶስት ሀምሳ መጀመሪያ አስራ ሶስት እሺ አስራ ሶስት ሀምሳ እሺ።
ዘጠኝ እሺ ሰባ ዘጠኝ እሺ
ስልሳ ስምንት መጨረሻ ሰባ ዘጠኝ ስልሳ ስምንት
አዎ መጨረሻ ስልሳ ስምንት እሺ። ሄሎ
አዎ ሄሎ
እሺ አንድ postponed የተደረገ ጨዋታ ስላለ ሀያ አራት ሰዓት መጠበቅ አለብህ። እሺ
አይ አራት ከዛ ደግሞ አዎ።
ብር ይገባል አዎ ከሀያ አራት ሰዓት በኋላ- በሀያ አራት ሰዓት ውስጥ ጨዋታው ከተካሄደ እንደ ጨዋታ ውጤት ይያዛል። ካልተካሄደ ግን እሱ void ይደረግና የሌሎቹ ይገባልሃል።
አዎ ውድድሩ እስካሁን አላደርግም ግን ባላንሱ መጀመሪያ መጠበቅ- መጠበቅ ነበረ ከዛ ደግሞ አልገባም እኮ ይኸውልህ አንድ የትናንት postponed ጨዋታ- የተደረገ አዎ።
ጨዋታ ስላለ ሀያ አራት ሰዓት ጠብቀውና በሀያ አራት ሰዓት ውስጥ ጨዋታው ካልተካሄደ የሌሎቹ ብር ይገባልሃል። እሺ የእሱ ተቀንሶ የሌሎቹ ይገባልሃል።
እሺ እሺ ሀያ አራት ሰዓት ጠብቅና መልሰህ የዛሬ የ- የ- የ- የ- በዚህ ሰዓት የዛሬ ማለት ነው እ፣ ትላንትና like አራት ሰዓት ተኩል ነበር አይደለ ጨዋታው።
አዎ ስለዚህ ዛሬ ግን ዛሬ አልደረስንም።
ማታ ዛሬ ማታ አራት ሰዓት ተኩል ላይ settle ይደረጋል። እሺ ሀያ አራት ሰዓት ዛሬ በኋላ ማታ ማለት ነው። አዎ ዛሬ ማታ አራት ሰዓት ትክክል ተኩል።
ትክክል እሺ፣ አይ እሺ እናመሰግናለን።
አየህ።
መልካም ቀን።
ቻው እሺ ቻው።
አየ አየ